Hello ጤና ይስጥልን። አብሮ ይስጥልን። በጣም አሪፍ እንዴ! በቃ ነገር እንደዚህ ተፈታውሽ እንዴት ነው?
ይሰራል እንዴ?
የምርህና
የምር?
አይደል ነው አልነገረኝም እኮ application አለ አለኝ፣ ግን አሪፍ ነው እ።
active ለምን እንዳልሆነ ትልክልኛለህ። እንዴት ስለ- እንደሆነ እልክልሻለሁ።
በጣም አሪፍ። ስለዚህ እልክልሻለሁ።
በቃ on ታደርገውና ነገ አዎ አይሻልም? ዛሬም የሚመጣው ይቻላል። እሺ ይቻላል።
እሺ እሺ ጋሻው የአዲስ ነገር እሺ፣ ካለ ታይ- በቃ text አድርግልኝ።
እሺ ችግር የለም።
ቻው bye እሺ